hello ጤና ሰላም ጤና ይስጥልኝ።
ይስጥልን
እስኪ ቴክኖሎጂ ነበር የደወሉት።
እ ስኬ ቴክኖሎጂ cash register ቦታ ነበር የደወሉት።
እም፣ እሺ
hello ይሰማኝ ነው?
ሰማ
hello
ሰማንያ ሦስት ሰላሳ ሰባት የእናንተ ነው?
አ አ
እም፣ ስብሰባ ቀርሳ- እሺ የአቢሲኒያ ከፈለግ አቢሲኒያ ሌላ ነው።
ስንት ነው? አብሲኒያ ፈልጌ ብለህ ነበር የደወልክ አንተ የት ብለህ ነበር የደወልክ?
አብሲኒያ ሰማንያ ሦስት ዘጠና ሰባት ሰማንያ ሦስት ዘጠና ሰባት